እኔ እግዚአብሔር ይመስገን ሰኒ ደህና ነኝ። ደህና ነኝ። እንዴት ነሽ አንቺ እንዴት ነሽ? እ እ አይ ዝም ብዬ ደረሰልሽ እኔ ብዬ እሱን ለ- ልላክልሽ ቤት እኔ ነኝ የላኩልሽ።
hello hello አስዬ ቤት አቤት ስኒዎች በዝተውብኛል እማ እና ስኒ እ አዎ ስኒ በዝተውብኛል እና እ ውሃ የፈላሁ አላክልኝ። ውሃም ሃይላንድም ሁለት እሽግ
ማሽን እኮ የለም ወይንዬ ውሃ እውነት?
ገባ ግቢው ቆጣሪ ያነሱታል እውነት?
ግቢው።
እሺ ትንንሹን ሃይላንድ እሺ ላኪልኝ። ትንንሹን እሺ ሃይላንድ ስንት ስንት አ- ይላል?
ሁለት እሽግ ላኪልኝ።
እሺ እሺ እሺ እሺ